ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አቤት
ቅድም ይህና ደውል ታየ ነበር withdraw አድርጌ እሺ
ገብቷል ምናምን ብሎ ነበር። ቴሌ ብሩ ደውዬ ምንም አይነት ነገር transaction አልሆነም ምናምን አለ።
ስልክህን ትነግረኛለህ ወንድሜ?
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት እሺ ሀምሳ ሰባት እሺ አርባ አራት አርባ ስምንት
እያየሁልህ ነው። እሺ አባ እሺ ስንት ብር ነበር?
ሰባት መቶ ብር
ሰባት መቶ ብር አይደለ?
አዋ አዎ ገብቶልሃል። እሺ ቴሌ ደውዬ እኮ ትናንትና ነበር ያደረጉት። ቴሌ ሁሉ ደወልኩ መጨረሻ ላይ እሺ ምንም አይነት ነገር transfer አልሆነም ወደዚህ ወደ ቴሌ ብር ምናምን አልገባም አሉክ?
አዎ፣ አልገባም አሉኝ።
በቃ መልካም እሺ፣ አሳውቃለሁ። እሺ ስልኩ የራሱ ስልክ ነው። ልደውልልህ ያለውን ነገር
እሺ ልጠብቅ?
በቃ አዎ ጠብቀኝ። እሺ እስኪ እጠብቅሻለሁ።
መልካም ቀን እሺ አባ ሁላችንም መልካም